говори. ኩለ ኩለ በርሚል ቢሸከም አለ አቤት እኔ ስልኝ አለ ምን ልብዳው ትኬት ፈልጌ ነበር ከደሴ ኮምቦልቻ አዲስ አበባ እሺ ለመቼ
አሁን ካለ አሁን ከሌለ ደግሞ በነገ ጠዋትና በዚህ ሰዓት ለመጨረሻው በረራ እሺ ሌሎት ለአንድ ሰው ነው
አ እሺ ያየውሎት ነው እሺ
እሺ ዛሬ ይሁን በረራ ወጥቷል ነገ ግን አለ
ጠዋት ጠዋት ሳይሆን አስራ አንድ ሰዓት ከአስር ነው የመጨረሻው በረራ ያለው ከዛ በፊት ደግሞ አስር ሰዓት ከሀያ አምስት
አሀ ማታ ማታ አዎ የጠዋቱ የለም ሞልቷል ሞልቷል አዎ ሁለት ነው ያለው ነገ- አስራ አንድ ሰዓት እና አስር ሰዓት ከሀያ አምስት
ያለው አዎ በቃ እሺ check አድርግና መልሼ እቆርጣለሁ በቃ መቁረጥ እችላለሁ ትኬት ይቻላል አዎ እሺ እሺ እናመሰግናለን መልካም ቀን እሺ ይህችን ነገር ያዘ